Hello?
hello hello hello።
አቤት አቤት።
ሰላም ጤና ይስጥልን። ቴሌቪዥን ሰላም ነ ሰላም ናችሁ?
አለን። ምን ነው
እ ትኬት እንትን ይላል ሪፖርት አድርግ ደውል ይላል። በዚህ
አዎ፣ የቴሌቪ game ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
እሺ
እ ጌሞችን ሲጫወቱ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አሀ። ጌ- ጌሙ እንዴት ይመጣል ታዲያ?
ጌሙን ለማግኘት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
ኮከብ ዘጠኝ ሰማንያ አምስት እሺ
አንድ ቁጥር ላይ ለመመዝገብ የሚል አለ።
እሺ ሶስት ቁጥር ላይ ለመጫወት እሺ ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ሁለት ነገር ይመ- ይመጣሉታል። መርጠው ስምንት መጫወት ቁጥር ይችላሉ።
ስምንት ቁጥር ሁለት አይ ሶስት ቁጥር ላይ ሶስት ቁጥርን እ።
ሲጫኑ አ ጥያቄና መልስ እድሎትን ይሞክሩ የሚል ሁለት ነገር ይመጣሉታል።
እሺ ከሁለቱ መርጠው መጫወት ይችላሉ። ጥያቄና መልስ በኮይን ነው የሚጠቀሙት።
okay እሺ እ፣ በትኬት ደግሞ የሚያሸልም ጨዋታ ድሎትን ይሞክሩ የሚል አለ። እ፣ በእንግሊዘኛ ነው እም፣ ያለው lucky draw የሚለው ነው።
አ በ- ስል- ስልክዎት smart ከሆነ በድረገጽም ገብቶ መጠቀም ይችላሉ።
እሺ እሺ ጌሙን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ። መልካም እድል።
እሺ እሺ አመሰግናለሁ።
ምንም አይደለሽ።